ገዳሙ እየየው እየየው እየየው ገዳሙ ኧረ እየየው ገዳሙ አንቺ ሴት እባክሽ መች መላ ታጫለሽ እየየው ገዳሙ እንኳንስ ከእናትሽ ከኔም ታመልጫለሽ እየየው ገዳሙ ምነው ብዙ ያወቅሽ መላው መቼ ጠፋሽ እየየው ገዳሙ እየጠመምሽ እንጂ ነው ቀሽ እየገባሽ እየየው ገዳሙ እየየው እየየው እየየው ገዳሙ ኧረ እየየው ገዳሙ እየየው እየየው እየየው ገዳሙ ኧረ እየየው ገዳሙ በሰበብ በአስባብ ከቤቷ ለመውጣት መላታጣም ነበር ወደ እኔ ለመምጣት አሁን ሰው ካንቺ ሽመላታጣለች ማደር ባያመቻት ሙላቴ ሄዳለች ማደር ባያመቻት ሙላቴ ሄዳለች የየው የየው የየው ገዳም ሆነ የየው ገዳም የየው የየው የየው ገዳም ሆነ የየው ገዳም ደብቄ ነበረ ሊማን ጎን ያየ የየው ገዳም ወደ እኔ ስትመጣ መንገድ ያስቀረበኝ የየው ገዳም አንቺ መንገደኛ ተለያይተሽ የየው ገዳም እስቲ ለምንድን ነው የሄድሽው አልበሽ የየው ገዳም ማጌጥ ትወዳለች ከእጇን ባራታ ያች ባላል ቦለች አምራ ትቆጣ እኔ ስጠብቅሽ ነግርሽ ናፍቆቴን ምን ብለዋሽ የጎን የጠላሽው ቤቴን ምን ብለዋሽ የጎን የጠላሽው ቤቴን የየው የየው የየው ገዳም ሆነ የየው ገዳም የየው የየው የየው ገዳም ሆነ የየው ገዳም ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ የየው ገዳም አንቺ ሴት እባክሽ መች መላ ታጫለሽ የየው ገዳም እንኳንስ ከእናትሽ ከእኔም ታመልጫለሽ የየው ገዳም እንደው ብዙ ያወቅሽ መላው መቼ ጠፋሽ የየው ገዳም እየጠመምሽ እንጂ አውቀሽ እየገባሽ የየው ገዳም የየው የየው የየው ገዳም የየው ገዳም የየው የየው የየው ገዳም ሆነ የየው ገዳም በሰበብ በአስባብ ከቤቷ ለመውጣት መላት አጣም ነበር ወደ እኔ ለመምጣት ሆነ ሰው ካንቺ ሽመላ ታጣለች ማደር ባያመቻት ወላ ትሄዳለች ማደር ባያመቻት ወላ ትሄዳለች የየው የየው የየው ገዳም ሆነ የየው ገዳም የየው የየው የየው ገዳም ሆነ የየው ገዳም ማጌጥ ትወዳለች ከጨመራታ የየው ገዳም ያቼ ባላልሞልጅ አምራት ቆማን የየው ገዳም እኔ ስጠብቅሽ ልነግርሽ ናፍቆቴን የየው ገዳም ብለውሽ ጓን የጠላሽው ቤቴን የየው ገዳም የየው የየው የየው ገዳም ወደ የየው ገዳም በሰበብ በአስባብ ከቤቷ ለመውጣት መላታጣም ነበር ወደ እኔ ለመምጣት አሁን ሰው ካንቺ መች መላታጣለች ማደር ባያመች